hello
ሰማ
hello፣
አይሰማም።
አሁን ይሰማል።
ትኬት ላስለቅ ፈልጌ ነበር።
ትኬት እም፣ እሺ፣
እንትኑን ልንገር
cashier ኮዱን እሺ፣ አስራ ሶስት አስራ ሶስት ሀምሳ ሁለት አምሳ ሁለት እሺ፣ ሰላ- ሰላሳ ሶስት እም፣ ዘጠና አራት
he- hello ይሰማል
hello፣
ወይ? አብሽ ይሰማል።
ሶስት መቶ ሰላሳ አራት ብር ሄደህ መቀበል ትችላለህ
እንትኑ ተቋርጦ አንድ ጨዋታ እንትን ስላለ ማለት ነው።
እኮ። ሁለት ጨዋታ ተቋርጧል። already void ሆኗል። ሶስት መቶ ሰላሳ አራት ብር ሄደህ መውሰድ ትችላለህ
ሰላሳ አራት እ ሶስት መቶ ሰላሳ አራት ብር ነው።
አዎ
okay።
ስለደወሉ እናመሰግናለን። መልካም ቀን።
እሺ